አሁን አጠገቤ ያለው ልጅ ፍጹም ዝም ብሎ ሲደውል እኔ ጋር ቢያንስ 30 ሰከንድ ቆይቶ ነው የጠራው እሱ ጋር ግን እየቆጠረ ነው። ይኸው transfer እያደረኩት ነው። ምን ይላል? ቆይ እስኪ ተሴ ጋር ልደውል።